Hello
Hello ጤና ይስጥልኝ ቤት
እንትን ነው የ account ኡ አልሰራለኝ እና password እንዲህ ብሎኝ እንደገና reset ባደረገው እምቢ አለኝ።
Okay forgot ምናምን ብለው እምቢ አለ። message እምቢ አለኝ ነው አዎ፣ እምቢ አለኝ ነው እሱ።
connection ያስቸግራል። አሁን forgot password ስትለው ራሱ አይደል ይልክልህ አዲስ password password ኡን ሲልክልህ connection መሀል ላይ እንትን ይልና ይቆይብሃል ወይ በጠየቅክበት ሰዓት አይሰጥህም። ስለዚህ ትንሽ ቆይታ ወይ connection ኑ strong በሆነ ሰዓት ላይ ሞክረው ይሰራል።
connection ኑ ነው ችግር። እናንተ አዎ፣ reset ከ connection ታደርጉበት ከ connection ነው ይልካል።
ይልካል። ልጠብቀው እንደዛ አዎ ትንሽ ቆይታ ምናምን ሞክረው ወይ connection ኑን ወደ ተሻለ እንትን አድርገውና ይልክልሃል። ቴሌ ራሱ ከቴሌ ነው ለዛ ነው።
እሺ።
እሺ።